Hello. አሎ መቅለበ ሄሎ
ጤና ይስጥልን ቤተሰብ ቤት ሰላም ነው?
ደህና ነህ?
አለን አለን። ምን እንርዶት?
ኧረ በስፒድ አራት መቶ ሀያ ብር ውስጥ ዶር ላድርግ ፎርቲን ዲዘምበር ከዛ እሺ።
ገና አልገ- አልገባም ማለት
አልገባልህም?
በንዲን ላይ ነኝ በደወል ገና የደውለ የደውለ የደውለ ሰንተር የደውለ የደውለ አራት ጊዜ የደውለ አምስት ጊዜ ትንሽ፣ የደውለ ትንሽ ጎይ ትንሽ ጎይ ያልነርጋል ገና ምን የለም በሳንቲም ፔ ነበር ያደረግከው?
አ በሳንቲም ፔ ነበር አ ያደረግከው?
አ እ
በሳንቲም ፔ ነበር ያደረግከው? ዊዝድሮ
አ እሱን እንድሮ የቤስት ቤት ቁጥርህን ንገረኝ። የደወልክበት ነው?
አ ይሄ ነው የደወልክበት አ
መቼ ነበረ?
ፎርቲን ዲዘምበር ነች I withdraw it uh, 14 December, and then still I didn't get it something. So I called so many times. The center they saying uh, we will solve the, your problem, and then they didn't uh, solve. I called them so many times.
OK understand።
They saying only there is a system, there is a, on the process, there is a like that, like that, something, something.
system ነው እኮ system system ትንሽ ተበላሽቶ ነበርና Hey, በሳንቲም ፔ ገንዘብ ማስተላለፊያው ድርጅት hey, system ተበላሽቶበት ለእሱ አሳውቀናል ጽፈንለታል እና huh?
እስኪመልሱልን እየጠበቀን ነው እንጂ ይስተካከላል ይገባልሃል እሺ
እሺ አስተካክል በእናትህ።
እሺ እሺ ይስተካከላል ወይም ደግሞ የነ- የእነሱን ስልክ ልስጥህ እንዴ ትደውልላችኋለህ አዎ፣ ለሳንቲም ፔ ትደውላለህ ስልክ ልስጥህ አዎ፣ አይ አይደውልም።
OK እሺ ልስጥህ ስልክ ደውልላቸው እሺ አይ እሺ ዘጠና ሶስት ስልሳ ላይ short code ዘጠና ሶስት ስልሳ ዘጠና ሶስት ስልሳ ስልሳ አይ እዛ ላይ ደውልላቸው እሺ አንተ አይ እኛም እናሳውቃቸዋለን